ሰላም ጤና ይስጥልኝ። ቤት ቤት ቤቲ ነኝ የምንረዳው።
check አደረጋችሁ እንዴ? አልገባሁም እስካሁን።
ምን ነበር ይቅርታ?
deposit ን ነበረ።
message ኡን ላካው አዎ ላኩት።
ማን ልበል? የቴሌግራም ስምህን አ፣ ፉአድ በርቴሊ
አዎ ለ Chapa አሳውቀንልሃል። ሲመልሱልን እዛው ቴሌግራም ላይ እናሳውቃለን።
እና ሌቦች ናቸው። ይሄና እናንተና እነሱ ሌቦች ናቸው። በቃ አዛ ይቅርታ ምን አልከኝ?
ይሄ ቢሮ ሌቦች ናቸው እንዴ?
አይ አይደሉም። ምን ነው ነው ስንት ጊዜ ነው ስንት ቀን አይቻለሁ እንደዚህ ነገር ምን አየህ?
ይሄ እንደዚህ deposit እያጠፋችሁ አይ ያልገባልህ deposit ነበር።
አዋ መች ነበረ? ለምን አላሳወከንም?
አስታወስኩ። ስንት ጊዜ ስንት ጊዜ ሁሌ ሊደውል እንዴ? አሁን አሁን የአሁኑን አስገቡ በቃ እሺ ሄሎ ሄሎ።
እሺ እናስገባለን። ይቅርታ ደንበኛችን። እሺ
እሺ አስገቡ።
እሺ